ደህና ሰንብቱ።
እሺ ሰላም ነው እግዚአብሔር ይመስገን። እንዴት አደሩ?
አለን መመዝገብ ፈልጌ የነበረ እና ማለት ነው እሺ የመጨረሻው ዛሬ ነው ስላ discount አችን? አዎ ዛሬ መጨረሻ ቀን ነው።
ግን ክፍያ መክፈል የምችለው በሰላሳ ነው ይቻላል ለመመዝገብ?
ቅርታ አነስተን ይቻላል። ዛሬ ነው discount አችን የመጨረሻ ዛሬ ነው መክፈል የሚቻለው።
OK ነው። ስንት ነው ዛሬ?
መረጃ ከዛሬ በፊት ወስደዋል ወይስ ዛሬ አይ መጀመሪያ? ወስደዋል?
አልወሰድኩም፣ እኔ አልወሰድኩም። ዝም ብሎ ዜና ላይ ምናምን ሰምቼው ነው።
እሺ ስሞት ማን ልበል
ኑርልኝ፣
ሄሎ ኑርልኝ፣
ኑርልኝ ይትባረክ።
ሄሎ አቤት
ሄሎ አቤት አቤት፣ ይሰማል። እህ?